በፈቃድ ልትከብርብኝ ሆኖ አላማህ ከለየኸኝ ለዓላማህ ልትከብርብኝ ሆኖ ሐሳብህ ጽኑውን ልቤን ካሸነፍከው የፍቅር ባሪያ ካደረግከው ስጋዬም ደግሞ እንዳይጥለኝ ምበረታበት ጸጋን ስጠኝ ጽኑውን ልቤን ካሸነፍከው የፍቅር ባሪያ ካደረግከው ስጋዬም ደግሞ እንዳይጥለኝ ምበረታበት ጸጋን ስጠኝ ጸጋን ጸጋ በብዙ አለ አንተ ጋር ጸጋ ጸጋ እንዳገኝ ልቅረምተጋ ጸጋ ጸጋ በብዙ አለ አንተ ጋር ጸጋ ጸጋ እንዳገኝ ልቅረምተጋ ለትልቅ ዓላማ ስትለየኝ ፈቃድ ልትፈጽም ስትመርጠኝ ማንነቴ ስቦ አይደላው ቃለው በታናሹ መክበር ያንተ ምርጫ ነው። ለትልቅ ዓላማ ስትለየኝ ፈቃድ ልትፈጽም ስትመርጠኝ ማንነቴ ስቦ አይደላው ቃለው በታናሹ መክበር ያንተ ምርጫ ነው። በኔ ልትከብር ከወሰንክማ በሕይወቴ ካለ መልካም ዓላማ ፈቃዴን ውሰድ ያንተ አድርገው ጸጋን አብዛለኝ ሚያበረታው በእኔ ልትከብር ከወሰንክማ በሕይወቴ ካለ መልካም ዓላማ ፈቃዴን ውሰድ ያንተ አድርገው ጸጋን አብዛለኝ ሚያበረታው ጸጋን ጸጋ በብዙ አለ አንተ ጋር ጸጋ ጸጋ እንዳገኝ ንቅረብ ልትጋ ጸጋ ጸጋ በብዙ አለ አንተ ጋር ጸጋ ጸጋ እንዳገኝ ንቅረብ ልትጋ ካለም ዝናና ባለጠግነት የሚልህ ክብር ባንተ መመረጥ ለገባው እርሱ ማትረፊያው ነው የክብርህ ዕቃ ለሚሆነው ካለም ዝናና ባለጠግነት የሚልህ ክብር ባንተ መመረጥ ለገባው እርሱ ማትረፊያው ነው ለክብርህ ዕቃ ለሚሆነው ይብዛልኝ ጸጋ በላይ በላይ እንድበረታ ድካሜ ላይ ስጋና ዓለምን ማሸንፈው በጸጋ ብርታት ጸንቼ እኮ ነው ይብዛልኝ ጸጋ በላይ በላይ እንድበረታ ድካሜ ላይ ስጋና ዓለምን ማሸንፈው በጸጋ ብርታት ጸንቼ እኮ ነው ጸጋ ጸጋ